hello ኦ ዋና እንግዳ ከኔ ህክምና ሞክር እንዴት ነሽ?
hello
hello አቤት እንዴት ናችሁ? ዋሽንግተን የህክምና ማዕከል ደህና ነን ደህና ናችሁ? ከላይ እስከታች ደህና ነን አዎ።
አምቡላንስ ሹፌር ትፈልጋላችሁ?
አይ
እም?
እንደዛ የሚል ማስታወቂያ ወጣ የለም እስካሁን ማስታወቂያ ካለ ቴ- website ላይ ምናምን ተከታተል
አይ አምቡላንሱን ያየነው እንጂ ማስታወቂያውን አላየነውም። ግን ማታ አምቡላንስ አስገብታችሁ እኮ ቢያስፈልግ ኖሮ ማስታወቂያ ያወጣ ነበረ
አዎ። አድራሻችሁ የት ነው?
ቦሌ ሯንዳ
ወይኔ። እሺ፣ ደጋግሜ ልደውልልሻ።
hello infor- information ሰብስበሽ ትነግረኛለሽ። መል- ሌላ ጊዜ እደውልልሻለሁ።
አይ እንደዛ ሳይሆን ተከታተል ማስታወቂያ ከወጣ የት ጋር ነው የምለጥፉት?
website ኣችን ላይ ወይም ቴሌግራም ላይ ማየት ነው
እንደዛ ነው። እሺ፣ አዎ
እሺ፣ እሺ እናትዬ አመሰግናለሁ። እሺ።